ያስጥልህ።
አቤት ስልክዎት ተቆጣጠር አይችልም።
አቤት አቤት ስልክዎ ተቋረጠ። ከአሪፍ ፔ ነው የምደውልልዎት።
አዎ ስልክ ተቋረጠ። አስተያየት ስጥ እያለኝ ነበረ። ም እሺ አስተያየትን ሳስብ ተቋረጠ። አዎ፣ እሺ ችግር የለውም ለማየት። እሺ ስሞትን እሺ።
ይነግሩኛል?
ማሩ ሙላት የኔው።
አሁን ደውለውልህ ነበር አይደለ? ይቅርታ አዎ ለማየት።
አዎ አዎ ልክ ነሽ ልክ ነሽ። ማሩ ሙላት እሺ ቴሌግራም እ፣ መላክ አቅቶት አይደለ?
አዎ እምቢ ብሎኝ ነው እሺ result አላመጣልኝም።
የ user name ዎትን ይንገሩኝ እስኪ። የእርሱን በ user name ልፈልገው።
user name ነው የእርሱን ማሩ user name ማለት ነው።
እኮ ማሩ ሙላት ይልና እሺ at ይልና com
at
com com ነው የሚል spelling ማሩ ይነግሩኛል?
com ነው COM
እሺ ለማየችን እንፈልገውና
እሺ መልእክት እልክልዎታለሁ።
እሺ እሺ እሺ ለማየችን